ሄሎ ሰላም ነው። ሄሎ ሰላም ነው። አሎ አቤት ይሰማኛል። ጉዳዩን ነው የደወሉት ልደርሳት።
ይሰማል?
አዎ ይሰማኛል።
እሺ አባ ሰላም ነው። እ፣ ማስታወቂያ አይቼ ነበር የምደውልልህ።
እሺ
ስራ ፈልጌ ነበር። ይኖራቸዋል?
ይኖራል። እሺ ማን ልበል ስሞትን በ- ስሜ ፓይሲዮስ ይባላል።
እ ፓይሲዮስ ፋኢሲዮስ ፋኢሲዮስ የአባት ስም ተሾመ።
ተሾመ። እሺ ስልኮቴ ነው ዜሮ ዘጠኝ አዎ፣ ዜሮ ስልኬ ዜሮ ነው።
ዜሮ ዜሮ አርባ አምስት ሀምሳ አንድ ኦ፣
እሺ ፋኢሲዮስ በምን ሙያ ነው የተማሩት እ፣ መስራት የሚፈልጉት?
በሆቴል ምናምን ነው የምፈልገው።
በሆቴል ምን መስተንግዶ?
maybe መስተንግዶም እ፣ ያው steward ም ማጠብ ምናምን በቃ ጎበዝ ነኝ ሆቴል ላይ።
መስተንግዶ እ፣ ማንኛውንም
እም፣
ሆቴል ላይ እሺ። እ፣ የት አካባቢ ነው ማታ።
የሚኖሩት? እ?
ማታ ማታ ቢሆን ደስ ይለኛል። የማታ shift።
የማታ shift ላይ ብቻ ነው የሚፈልጉት የሚችሉት?
አዎ አዎ፣ የምችለው አዎ፣ የማታ shift ላይ ነው።
እሺ እ፣ አድራሻው የት አካባቢ ነው?
መድረሻ አራት ኪሎ ነኝ ቤቴ።
አራት ኪሎ።
እም።
እሺ መረጃውን ከየት ነበር ያገኙት?
አይ እዚህ እንደ ድንገት እያለፍኩ ሰው ሰጥቶኝ ነው ሰጥቶኝ ነው ልጆቹ
አሀ፣ ወረቀት።
ወረቀት። እሺ ከጀርባ አዎ።
ኮድ አላቸው። ኮዷን ይነግሩኛል። ከኋላ agent code የምትላለች ዘጠና ስድስት ሰባ አምስት ከጀርባው ላይ ዘጠና agent ስድስት ሰባ አምስት በስክሪብቶ የተጻፈች agent code የሚላል ኦ፣ አይ እንትኑን ነው ያዝኩት ስ- ስልኩን ብቻ ነው ከልጆቹ እንትን ላይ ያነበብኩት ይሄ ፊፕስ ላይ
አሀ፣ ከል- ከልብሳቸው ላይ እ እ እ ከልብሳቸው ላይ ነው ያዩት።
አዎ አዎ አዎ
እሺ እ፣ በቃ መዝግቤዎታለሁኝ። እኛ አንድ ቀን ቢሮአችን ይመጡና ቢሮአችን ጎተራ ፔፕሲ ፋብሪካ ጋር ነው schedule ኣችን እህ።
አስተካክለን እንጠራውታለን። ቢሮአችን ጎተራ ፔፕሲ ፋብሪካ ጋር ነው።
ስራው አንድ ሲገኝ ነው የሚጠሩኝ።
አንድ ቀን አዎ እንጠራውትና እዚህ okay።
መዝግበንዎት እሺ።
ወደ ስራው እንልኮታል።
መልካም መል- ስንት ነው ኮሚሽን ይዤ የመጣው?
ኮሚሽን የለውም የኛ okay።
commission አይደለንም።
እህ።
ከ- ለአንድ አመት ፓኬጅ ሰባት መቶ ሀያ ብር ነው የሚከፍሉት system ላይ ለመታየት።
okay።
እሱም ከአንድ ስራ ጥሪ በኋላ መክፈል ይችላል። ኮሚሽን አይ አይደለም።
በጣም ከ- ከስራ ጥሪ በኋላ ማለት ነው።
አዎ አዎ መልካም መልካም መልካም ስራ thank you።
እሺ መልካም ቀን።
እሺ